ጤና ይስጥልኝ። ሁን ስፖርት በኮም ልርዳዎት?
እንትን ይሄ የ system ጉዳይ ነው። ኮዱ ያው አልተለቀቀም እስካሁንና
ኮዱ ደጋግሞ የሞክሩት ሲስተካከል ራሱ ይገባሉ። ደንበኛችን እኛ የምንልከው ነገር አይደለም።
ቴሌ የሚልክ ነገር ነው። ግን ይሄ የ system ጉዳይ እንዳይሆን ነው፣ ሌላ አይደለም እና
እኮ ከሆነም ሲስተካከል እዛው ላይ ነው የሚገባሉት። መደወሎት መፍትሄ አይደለም።
አይ የሚራቃቸው ነገር ካለ አጋጣሚ ያው አስቸኳይ ዛሬ ያለው ጨዋታ ሊጫወት ፈልጌ አዎ፣ እኛ እኮ መላክ አንችልም። ለዛ ነው የሚመረጥ ፈልጌ ያው እምቢ ብሎኛል እና ኮዱ ያው የምታውቃቸው system ካለ አጋጣሚ እንድትልክልኝ ለዛ አይደለም።
አዎ እኮ እኛ እንደዛ መላክ አንችልም ደንበኛችን። ለዛ ነው።
እሺ